અભિનય sir અભિનય sir
አቤት ወይ ከሚኪ ከሚኪ ስለ ሆቴል የያዝከው ኦርደር ማለት ነው እ ሊሆናል እሺ ትተህ ውጣ
ኦኬ ትቼው ልውጣ?
አዎ ትተህ ውጣ ስላልታዘዘ ከዚህ ትተህ ውጣ እሺ ኦኬ እሺ እሺ ስልሳ ሁለት ዜሮ ሶስት አይደለ እ ሄሎ
ወይ ስልሳ ሁለት ዜሮ ሶስት ነው ያልከኝ አይደል አዎ ስልክ ወደ ዜሮ ገነሱ አቤኔዘር መንግስቱ ነህ አይደል አንተ
ነኝ አዎ።
እኮ ዝም አልከኛ
okay sorry አይ እንትን ቤት ኩካታ ስላለ አልሰማም ስላለኝ ይቅርታ።
እሺ አይ በቃ order ኡ cancel ነው አንተ ተህ ውጣ እሺ
okay እሺ ግን cancel አራገችልኝ የጠዋት order ነበረኝ የከስ ያርጉልሃል አቤኔዘር ለምን መሰለክ በጣም order በዝቷል ብ ኋላ ላይ ነው cancel የሚያደርጉት እያጣሩ ለዛ ነው እሺ እኛ ሳውቀንላል ያደርጉልሃል አንተ አካውንታም ላይ እሺ እሺ